ሄሎ ሰለሞን፣ አቤት።
እዩር customer ኦች እየደወሉ ነበረ።
የት?
እዩር ቸርቸር እሺ፣ እሺ፣ እና እ፣ ሁለት መኪና መጥቶ ነበረ።
እሺ።
እ፣ አንዱ መኪና ያው አከፋፍሎ ሄደ፣ አንዱ ደግሞ እንቁላል እየሸጠ ነው እና የኛ አልመጣልንም እያሉ እንዴት ነው ያልሄደላቸው አሉ እንዴ? ብዙ ምን እየሸጠ ነው?
እንቁላል ማን ነው የሚሸጠው?
እኔ እንቁላል አንዱ መኪና እንቁላል እየሸጠ ነው አለችኝ የኛ መኪና
አለችኝ እንደዛ እዛው ጋር ቆሞ አሁን?
እም ኧረ አሁን የቆመ የለም።
እኮ አሁን ያልሄደላቸው ተመሮች አሉ ማለት ነው።
ቸርችል ያልሄደላቸው ያመጣላቸው የለም።
ሁሉም ወጥቷል።
አዎ
እሺ ንስ ወሎ ሰፈርስ ወሎ ሰፈርም ወጥቶላቸዋል።
ማን የያዘው የወሎ ሰፈር ሚኪያስ ሚኪያስ?
አዎ
እሺ እሺ ሰላም እሺ እሺ